hello ጤና ይስጥልኝ Best Bet hello ይስጥልኝ
Best Bet hello hello ይሰማል ሰላም ነው አለቃ እንዴት ናቸው?
እግዚአብሔር ይመስገን ምን እርዳ አ፣ ጥላሁን ነኝ ከድሬዳዋ ሰላም ብለናል።
እሺ Best Bet ኦች አ፣ አንደኛ ጠዋት በ office ተደውሎልኝ ነበር ቢሮ ስለነበርኩ ምናልባት ፈልጋችሁ ከሆነ ነው። በዋነኝነት ግን የደወልኩት የእንትን ነው ይሄ ጎሮ shop ማለት ነው እሺ እ፣ እንትኑ keno ም spin ኡም እኩል ደቂቃ ነው እና እም፣ ለመቁረጥ ትንሽ ያው በ active ሰዓቱ ላይ ሰው ስለሚበዛ እም።
እንትን ብታረጉልን shuffle ያ ማለት አለ አይደለ ያኛው ሲጀምር ያኛው እንትን እንዲል አይነት ነገር ደቂቃውም ማለት ነው።
አንዱ ሲጀምር አንደኛው እንትን እንዲል ነው አዎ ብቻ በሆነ kind of ደቂቃ እንዲለያዩ አሁን almost ከነ ሰከንዳቸው እኩል ነው እና እኩል ሰዓት ላይ እኮ ስለሚቆርጡ እም፣ ይደራረብብናል እና load እንትን ስለሚል እኛ ደግሞ ገበያም እንዳያልፈን እም።
አንዱ ሲጀምር አንዱ የሆነ በየተራ እሺ ሰላም ነው አይነት ነገር ቢሆን more እኛም ሁሉንም ለማስተናገድ እንድንችል ማለት ነው። እንደዛ ብታረጉልን።
እሺ አንድ መስመር ላይ ጠብቀኝ አይ አይ
hello ጥላሁን ስም ስም- እንዴት ነው? ሰላም ነው አለቃ።
hello አይሰማል ይሰማል አዎ። ስንት ደቂቃ ይሁንልህ ታዲያ
ደቂቃው እንደ- ትክክል ነው። እንደዛው እንትን ነው
እኮ ያው ይሰማል?
ደቂቃው መቀየር አለበት። አዎ፣ ተከታትሎ እንዲመጣ አንዱ ሲጠፋ አንዱ እንትን እንዲል አይደለ ሀሳብህ?
አዎ አሁን በአጋጣሚ ደቂቃዎቹ እኩል ናቸው ሁሉም እና አንድ ላይ ነው run የሚያደርጉት እና እም፣ የሆነ load ምናምን ስለሚበዛ ሰው ለማስተናገድ አለመቻልም። ስለዚህ የሆነ አንደኛው ሊያልቅ ሲል አንደኛው እንትን እንዲል ምናምን ደቂቃዎቹ ማለት ነው መ- መ- እንትን እንዲል አጀማምራቸው ነገር ወደፊት እና ወደኋላ ቢሆን አሪፍ ነው ብዬ ነው። ደቂቃው ሶስት ደቂቃ ነው፣ ችግር የለውም። አንደኛው አራት አንደኛው ሶስት መሰለኝ።
እሺ ጥላሁን በቃ ይስተካከላል። እሺ እናሳውቃለን። ቴ- ቴሌግራም ተስታፍለሻል።
አ እንደዛ አይ ጎሮ የጎሮ ነው። እሺ ጎሮ shop እሺ አ thank you ችግር የለም መልካም